ጤና ይስጥልኝ ቤተሰብ የማንኛውም አካባቢ የምወደው እንዴት አዲስማ አለን እግዚአብሔር ይመስገን
ካሸርኩህ ልንገርሽ ይቅርታ እሺ ይቻላል ንገረኝ
አስራ ሶስት ሀምሳ ሁለት እሺ
ሰማንያ ሶስት ሰማንያ ሶስት አርባ ስድስት እሺ እሺ እ ትላንት የተካሄደው ጨዋ- ጨዋታ ታርሟል ሌሎቹ ደግሞ እ የነገና ከዛ በኋላ ያሉ ናቸው አን- የተካሄደው በሀያ ሰባት የነበረው ጨዋታ ብቻ ነው ሌሎቹ ገና ያልተካሄዱ ጨዋታዎች ናቸው አራት ተካሂደዋል አራት team አይደል የመጣልሽ እ አራት team ነው አይ አይደለም
ተሳስ okay አስራ ሶስት ሀምሳ ሁለት አስር ሰማንያ ሶስት team ነው አስር team ነው አስር team ትኬት ነው የመጣልኝ አስር አስር match ከአስር ከሁለት ተሳስተናል ልንገርሽ ምናልባት እሺ።
ስፊ እሺ አስራ ሶስት ሀምሳ ሁለት እሺ ሰማንያ ሶስት አርባ ስድስት እኮ ነው ያልኩት አዎ ልክ ነኝ አስራ ሶስት ሀምሳ ሁለት ሰማንያ ሶስት አርባ ስድስት
አስራ ሶስት ሀምሳ ሁለት ሰማንያ ሶስት አርባ ስድስት አዎ እም እሱማ ሌላ ልንገርሽ በቃ እሺ አስራ ንገረኝ ሶስት ሀምሳ ሁለት እሺ ሰማንያ አምስት ወንበሬ ሀምሳ ሁለት ሰማንያ አምስት ሀያ ሁለት
እሺ ይሄ ያ- የአራት team ነው ይሄኛው አራት ምስል team፣ ነው።
አዎ።
አዎ ሶስት ጨዋታ ውድቅ ነው እሺ ወድቋል ሶስት ጨዋታ ሶስት ጨዋታ አዎ የአላ እሺ thank you እሺ አራት ጨዋታ ነው ብለሃል። አራት ጨዋታ ነው አራት እሺ